hello
hello ጤና ይስጥልን። ሊሊስ ካፌ and ሬስቶራንት አዎ፣ ሰላም ነው።
እግዚአብሔር ይመስገን።
ሀዊ ይባላለሁ። ከሀዊ ፕላስ ሶሉሽን ነው የምደውለው።
እሺ፣ ባለፈው ሀዊ ፕላስ ላይ ተመዝግባችሁ ነበር አይደል?
አዎ፣ ቆይ አንዴ። ታምራት ታምራት፣
hello ጤና ይስጥልኝ።
ሚስትል ሰላም ነው።
ሰላም አለ።
እ፣ ከሀዊ ፕላስ ሶሉሽን ነው የምደውለው።
ከየት ከየት?
ከሀዊ ፕላስ ሶሉሽን
አዊ
ከሀዊ ፕላስ ሶሉሽን ነው የምደውለው።
እሺ።
ባለፈው application አችን ላይ ተመዝግባችሁ ነበረ አዎ
እና system ላይ የሚሞላ አንዳንድ ጥያቄዎችን ሞልቼ active ላደርግ ስለሆነ
እ፣ ም፣ አንዳንድ ጥያቄ ልጠይቅህ እችላለሁ?
እሺ። አ፣ እ፣ አንድ አላወራሁትኝም አውርቼት እ፣ የምትፈልጊው ነገር አሁን ጠይቀሽኝ።
አዎ፣ እሺ።
አ፣ አ፣ የድርጅቱ ስም ሊሊስ ነው አይደል?
አዎ አዎ አዎ።
እሺ።
እና ይሄ የምትፈልጊው ነገር ጠይቀሽኝ እሷን አውርቼት አሁን መጠየቅ ትችያለሽ።
እሺ ካፌና ሬስቶራንት ነው አይደል? አይ አድራሻ ምናምን ነው ብዙም እንትን የለውም። እሺ አድራሻቸው የት ነው?
አጠና ተራ አጠና ተራ የቱ ጋ?
አ፣ አጠና ተራ እንትን ጦር ኃይሎች ታክሲ መያዣው ጋር እሺ ጦር ኃይሎች ታክሲ መያዣ።
አ፣ ጦር ኃይሎች ታክሲ መያዣ ጋር ድልድይ ይበል።
እሺ እ፣ contact person አንተ ነህ?
አዎ እሺ ስምህ?
ታምራት
እሺ ታምራት ነው።
ታምራት እንዳልሽ እንዳሻ እሺ ስልክ ቁጥር ይሄኛው ራሱ ነው?
አ፣ ስልክ ቁጥር አዎ፣ በዚህኛው መጠየቅ ትችያለሽ።
እም፣ እሺ አይ ሰዎች ምግብ delivery ምናምን ሲፈልጉ አዎ፣ በዚህኛው፣ ራሱ በዚህኛው፣ ይጀምር። እሺ በዚህኛው።
ዜሮ ዘጠኝ አርባ ዘጠኝ
አስራ ሁለት ሰባ ሁለት ሀምሳ አራት ሁለት ሀምሳ አራት አዎ የስራ ቀን ከእሑድ እስከ እሑድ ነው ከእሑድ እስከ እሑድ አዎ።
የስራ ሰዓት
ከአንድ ሰዓት እስከ ሁለት ሰዓት ተኩል
እስከ ሁለት ተኩል እስከ እሺ፣ ሁለት- ሎጎ- ሁለት-
እ እ
ከአንድ ሰዓት ተኩል እስከ ሁለት ሰዓት ላይ አለን። ማታ ማታ እስከ ሁለት ሰዓት ተኩል ቤት ውስጥ እሺ ሎጎ አላችሁ እንደ የድርጅት
ሎጎ ማለት ሎጎ ማለት አሁን ለምሳሌ ቴሌግራም profile picture ይደረጋል አይደለ?
አዎ ልክ እንደዛ እዚህ application ላይም የእናንተ profile መሆን የሚችል
አይ እስካሁን የለንም።
እሺ፣ እኛ ብንሰራላችሁ ፈቃደኛ ናችሁ?
አዎ ችግር የለም።
እሺ።
አ፣ ምክንያቱም application ለእኛ የሚሆን ማለት ነው።
አዎ አዎ። እሺ እ፣ ንግድ ፍቃድ ወይንም TIN number ወይ መታወቂያ ማግኘት እችላለሁ?
ንግድ ፍቃድ ይኖረናል። አዎ።
እሺ፣ በፎቶ ትልክልኛለህ ቴሌግራም ላይ?
እሺ እልክልሻለሁ። ችግር የለም።
ቴሌግራም አላችሁ በዚህ ስልክ?
አዎ፣ በዚህ ስልክ የለንም፣ በሌላ ስልክ እንልክልሻለን።
ንገረኝ እሺ፣ እና መልእክት ልላክልህ እሱ ላይ።
ስልኩ ቁጥሩን ልንገርሽ ነው አዎ
ዜሮ ዘጠኝ ሰባ ሶስት ሰባ ሶስት ሀምሳ አራት ሀምሳ አራት ሀያ ሁለት ስልሳ አምስት ሀያ ሁለት ስልሳ አምስት እሺ አመሰግናለሁኝ መልካም ቀን ለሁላችሁ ይህ ምን ነው የተሰጠ